ጤና ይስጥልኝ።
ጤና ይስጥልኝ። ሰላም
ሰላም ነው አለን፣ እግዚአብሔር ይመስገን።
ከአሪፍ የነበር ምደውሎት ሄደን እባላለሁ።
ኦኬ፣ እሺ፣ እሺ ባለፈው ጌትዌይ ለመመዝገብ እኛ ጋር ደውለው ነበር። ስሞትን ልቀበል ለደንበኛችን።
ኦኬ፣ እሺ። በዚህ ስልክ ነው ግን የሚመለከተውን ሰው ላገናኝሽ አሁን የሉም።
እሺ አይ በጉዳዩ ላይ ምን ያህል እንደደረሰሉት ለማወቅ ነበር የደወልነው እኛ
እኮ አይ እኔ አይደለሁም ጉዳዩን ያዝኩት፣ እዛ ነው በእኔ ስልክ አንዴ ወለ ላሰው ነው።
ጉዳዩን ያዝኩት አይደለሁም። አዎ
እሺ እሺ ለዛ ነው።
ከቻሉ ስልካቸው ስጡኝና ልደውልላቸው።
እሺ፣ ወይ ይሄንን ስልክ ልስጣቸውና ይደውሉ።
እሺ በዘጠና ሶስት ዘጠና አምስት ደውለው እ መጠየቅ ይችላሉ።
በስንት ዘጠና ሶስት ዘጠና አምስት
ዘጠና ሶስት ዘጠና አምስት አዎ እሺ፣ እሺ፣ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።